Hello
ወይ እንዴት አደርሽ?
አለ ሰላም ነው።
አለሁልሽ ሁሉ ሰላም።
እግዚአብሔር ይመስገን።
አ፣ link ሽን እያየሁት ነበርና
Okay።
አ፣ እን- contact supplier ነው የሚለው ይሄኛውም እና supplier ኦቹን ደግሞ እንደ ትላንትና እንደነገርኩሽ ሳወራቸው ትንሽ ዋጋቸው እየተወደደ ነው የሚልኩልን ማለት ወደድ ያለ ነው።
Okay እ ከሀያ ይበልጣል? Hello hello
Hello ወይ አይሰማም?
Maximum ከሀያ ይበልጣል?
አ፣ ይሄኛውን አልሰራሁትም። እና ምን suggestion አሰብኩኝ መሰለሽ? እስቲ ይሄ እቃ አማዞን ላይ ካለ check ብታረጊ ብዬ ነው።
አማዞን ላይ አ
አ፣ ይሄኛው እኮ okay አማዞን application አለው። በ application አውርጄ ነው።
አይ normally ይሄንን እቃ ስሙን ጽፈሽ from አማዞን ብለሽ check አድርጊ። የአማዞን product ኦችን ያመጣልሻል Okay አሁን ለእናንተ አሪፍ የሚሆነው ከአማዞን ላይ ሲሆን ነው።
ለአንቺ። ለእኛማ በየትኛውን price ቢሆን እኮ አንቺ እስከከፈልሽን ድረስ ችግር የለብንም።
አዎ እኛ ስንጠይቅ እኔ ስጠይቅ ምናምን Price አሪፍ አዎ የሚሆነው ለአንቺ advantage አዎ ከአማዞን ሲሆን አንድ piece ን order ማድረግ ይቻላል። አ፣ ሁለተኛ ደግሞ price ኡ እንደዚህኛው የሚጨምር አ- አይደለም።
Already ፊት ወደዛ ስለማይገባ አንዳንዴ አሊባባ ላይ በብዛት ይቀንሳል። በእርግጥ እም፣ ብዛት ስለሆነ ማለት ነው።
አ፣ ግን ዋጋ እንደዚህ ዋጋ ያልወጡላቸው እቃዎች በሚሆኑ ሰዓት supplier ኡን ነው የምታወሪው፣ Company ሳይሆን ከ company ው supply የሚያደርጉትን ሰዎች ነው የምታወሪያቸው።
እም፣
እና እነሱ ደግሞ ያው ለራሳቸው በሚያዋጣቸው መንገድ ነው ዋጋ አውጥተው የሚልኩልሽ።
Okay piece አይበቃም።
ሶስተኛ person ይሆናል ማለት ነው።
አ፣ አ፣
እና ከአትራፊ አትራፊ ነገር ነው የሚሆነው ሁኔታው።
አሃ፣ አሃ፣ እንደዛ ሲሆን ደግሞ ይጨምራል እቃው።
አ፣ አንቺ ደግሞ እንደነገርሽ ለግል ቢሆን ችግር የለውም still አዋጭ ነው ማለት ለግል ቢሆን ኖሮ normal ነው። አንቺም ግን አትራፊ ስለሆንሽ እንደነገርሽኝ ነጋዴ ነሽ፣ አትርፈሽ ለመሸጥ ነው።
አ፣ So እንደዛ በሚሆንበት time ደግሞ አዋጣሽም እንጂ ቀጥታ ተጠቃሚ ብትሆኝ ኖሮ still market ላይ ካለው የተሻለ ነው የሚሆነው።
እም። አዎ ከዛ ለዚህ ነው አንጻር ነው።
እንደዚህ አንዳንዱ ዋጋ እያስደነግጠኝ ያለው እንትን አ፣ ስለሆነ
አዎ
ከሁለቱም ጥቃት ሶስት ነው።
እንትን እልሻለሁ በቃ አዎ ሌሎችም እነዚህ አክቹዋሊ እንትን ላይ አይኖርም። በእርግጥ ሼል ላይ ቢኖር አይመስለኝም።
ላይ ልብሶች ልብስ ስራ ብቻ ነው ጫማ ነው። አዎ አዎ፣ እነሱ ነገሮች ናቸው። አማዞን ላይ ቼክ አድርጊ ይሄንን እቃ
እሺ። አሊኤክስፕረስ ላይ ለን ይመቻችኋል? አሊኤክስፕረስ ይቻላል። አሊኤክስፕረስ ይቻላል። እሱ ላይም ቼክ አድርጊው
በቃ እና ላኪልኝ። ከዛ በኋላ እሰራልሻለሁ ማለት ነው።
እሺማ thank you በጣም እሺ፣ ምንም ችግር የለውም። መልካም ቀን። ቻው።
ደስ ይላል።